ሰላም ጤና ይስጥልኝ
ሰላም ጠዋት
እሺ ምን አሉ የዘፍት እቃዎች ነበሩና ለስራል መጣ ፈንድ እናደርጋለን ተደረካችን እቃ ነው
ስንት ነበር ያሉት ሁለት እቃ
ሚስጥር በሚለው ነው
አይ ሳራ በዚህ ቁጥር
በሰላሳ ስድስቱ
አዎ
ፓስታ ነው አይደለ ፓስታና ስኳር ስኳሩ የቆየ ነው
ፓስታ OK አምስት ኪሎ ስኳር ነው አዎ እና ፓስታ
እሺ ሰሞኑን refund የምትሰራው ልጅ ስላልነበረች ነው አሁን እንዲደረግልዎ ታደርጋለህ አሁን ትገባለች ትንሽ ይታገል
እሺ ፓስታ መጥቷል እንዴ ዛሬ ይደረግ ይደረግልዎታል ዛሬ
ዛሬ እሺ እደውላለሁ አዎ እሺ እሺ እናትዬ እሺ